ሙያቸው ምን አሸክምልሃለሁ?
ጤና ይስጥልኝ። ቢጫ ኢትዮጵያ ሮዳስ ነኝ። እባክዎ ምን ልርዳዎት?
ሰላም ነው። ከ ከራስ መኮንን ነበር እና ሰላሳ አንድ ዜሮ አምስት አስመዝግበን ነበር ዛሬ ዛሬ አስመዝግበው ነበረ።
አ ትናንትና ነበር ልጁ እንትን አድርጎ ሲሄድ ነው የተበላሸው እና ትናንትና የድራፍት ማሽኑ አ አድቶ ሲሄድ በዛው በቃ ማ- ማማቀዝቀዝ ተወ እሺ
እና ቅድ እና ምንድን ነው እንትኑ አ፣ ስልኮ ይሰጡና ወይስ ይላክልናል?
ከተጸዳ በኋላ
ከተጸዳ በኋላ በቃ ተበላሸ።
አ ምንትን የለውም በቃ ይ- አያቀዘቅዝም።
ይቅርታ ደንበኛችን ድምጾ በጣም ይቆራረጣል።
አሁንስ ምክንያት አሁንስ hello አስመዝግበው ነበር አላስመዘገቡም።
አዝ- አይ ዛሬ ጠዋት እኮ ደውለን ነበር። እሺ እንልካለን ብሎ ነበር አልተላከም። ሰላሳ አንድ ዜሮ አምስት አሁን ሰላሳ አ ሰላሳ አንድ ዜሮ አምስት አስመዝግበን ነበር። ወይ?
አንድ ዜሮ አምስት አስመዝግበን ነበር። አዎ።
አዎ፣ በዚህ ነበር ያስመዘገቡት።
አዎ
መስመር እ።
ላይ ያሉ ደንበኛችን አለን አለን አለው።
ይቅርታ ድምጾ እየተቆራረጠ ነው።
እኔ እንጃ ከእንትኑ እንዳይሆን እንጂ ይሰ- እኔ ይሰማኛል።
መስመር ላይ ያሉ አለው አለው። hello hello hello